ጤና ይስጥልኝ። አዲያማ ትሬዲንግ እባክዎ የምንወዳው ጤና ይስጥልኝ። ሰላም አደረሽ? እንዴት ነሽ? ሰላም አለሽ?
አለን እግዚአብሔር ይመስገን።
አለ። አይ የሁለት መኪና ነበርና ያን መኪና ብቻ ነው የገባው።
እ፣ ማነው ማን ነበር?
ዳንኤል ስልሳ ሶስት ዘጠኝ ሀያ ታርጋችሁ የመኪና ታርጋ ዘጠኝ ሀያ ሀያ ሰባት አምስት አርባ
ሀያ ሰባት አምስት አርባ ሀያ ሰባት አምስት አርባ በሀያ ሰባት አምስት አርባው የሁለት ወር አስገብተንላል። በስልሳ ሶስት ዘጠኝ ሀያ ደግሞ የአንድ ወር ብቻ ነው ያስገባንልህ። ምክንያቱም መኪናውን ለሌላ ሰው እንደሸጥከው እ?
ስለተነገረን ነው። መኪናው ምን?
ለሌላ ሰው መኪናው እ እኮ።
ለሌላ ሰው እንደተሰጠ እ፣ ሮቤል በሚባል ስም ነው አንደኛውን ያስገባነው።
እና ገብቷል ወደ እሱ አዎ አዎ በቃ እሺ፣ ያ እሱ ጋር አንድ ወር?
እሺ፣ አዎ፣ አዎ።
እሺ፣ እሺ፣ እሱ ጋር አወራዋለሁ። እሺ፣ እሺ።
እሺ